ይመስገን ይመስገን ከዘመን ዘመን አሸጋግሮ አሮጌው በአዲስ ተቀይሮ ለዚህ ላደረሰን ለፈጣሪያችን ይክበር ይመስገን እለምን ነበረ ሰላም ጤናዬን ነግሬው ነበረ የሆድ ሚስጥሬን የልቤ ደረሰ አሁን ደረሰ ጌታ ተመስገን ጸሎቴ ደረሰ አሁን ደረሰ አምላክ ተመስገን ኦሆ የመከራዬ ቀንበር ተሰብሯል እህ የልቤ ሐዘን ባንተ ተቀብሯል እህ ዘመድ ሲርቀኝ የሆንከኝ ወገን አህ ለዚህ ያበቃህ ክብር ተመስገን ክብር ጌታ ተመስገን ክብር አምላክ ተመስገን ክብር ጌታ ተመስገን፣ ክብር አምላክ ተመስገን። እምባዬንም ጠርጎ ሐዘኔን አርቆ አምላክ ነው የረዳኝ የኔን ጉዳት አውቆ የዓለም መድኃኒት ደጋፊና አለኝታ ልዘምር ለክብርህ ላረከው ውለታ ታምር ነው ያንተ ነገር ድንቅ ነው ያንተ ስራ ስጦታህ ይነገር ውለታህ ይወራ ታምር ነው ያንተ ነገር ድንቅ ነው ያንተ ስራ ወሮታህ ይከፈል ስጦታ ሀይ ወራ ኦሆ ጩኸቴን ሰምተ ችላ ያላልከኝ እህ ተድላና ፍቅር ሰላም ያደልከኝ አሃ ከዙፋንህ ላይ ያደላደልከኝ አሄን አምላክ ያንተነ ከፍ ያደረከኝ ክብር ጌታ ተመስገን፣ ክብር አምላክ ተመስገን፣ ጌታዬ ሆይ ተመስገን፣ ክብር አምላክ ተመስገን። ድንቅ ነው ታምር ነው አምላክ ያንተ ስራ ጨለማውን ገፈ ፀሐይ የምታበራ ምስጋናና ክብር ላንተ እንዴት ያንስሃል ተመስገን አምላኬ ምን ይከፈልሃል ታምር ነው ያንተ ነገር ድንቅ ነው ያንተ ስራ አለፍኩት ያን አቀበት ወጣሁት ካንተ ጋራ ታምር ነው ያንተ ነገር ድንቅ ነው ያንተ ስራ አለፍኩት ያን አቀበት ወጣሁት ካንተ ጋራ ታምር ነው ያንተ ነገር ድንቅ ነው ያንተ ስራ አለፍኩት ያን አቀበት ወጣሁት ካንተ ጋራ ተመስገን ተመስገን ተመስገን ተመስገን፣ ይመስገን ይመስገን ይመስገን ይመስገን፣ ስወድቅም ተመስገን ስነሳም ተመስገን፣ ሳገኝም ተመስገን ተመስገን፣ ብቸገር ተመስገን ሲሟላም ተመስገን ሲጎል